ኪሎ መስራት ነው የምልታዘዝ ወዬ ከአስተመሯ ምን ሙድ እያዘች እኮ ነው እኔ ላይ ሄሎ
አቤት
ኦርደር አላዘዝኩም ቦረና ነው ያለሁት እያለችኝ እኮ ነው።
እሺ ኦርደር ነበሩን ንገረኝ።
ኮንፈርም ሳታደርጉ ነው እንደምት
ኦርደር ነበር እ ሰባ ሦስት ሰላሳ ስድስት ሰባ ሦስት ሰላሳ ስድስት ማን ነው?
ረመዳን ነኝ።
ረመዳን ካስተመሩ አላዘዝኩም ነው ያለችህ?
አላዘዝኩም ቦረና ነው ያለሁት ክፍለ ሀገር ነው ያለሁት እያለችኝ እኮ ነው። confirm ሳታደርጉ ነው የምታወጡት order ሩ?
ረመዳንኛ አናዝም driver support ማለት ለእናንተ በቃ እሺ ደውዪልኝ አናግራችሁ።
ስለዚህ አናውቅም ማለት ነው እና ስተላልፍልሃለሁ ሲመልሱልኝ ከአስር ደቂቃ በኋላ መልሰህ ደውልልኝ።